ጤና ይስጥልን ሄሎ ቪዛ ልዲያ ነኝ። እባክዎት ምን አይነት የጉዞ መረጃ እንስጥዎት? ሄሎ
ሄሎ አይሰማም ደንበኛችን።
ይሰማል።
እሺ ምን አይነት የጉዞ መረጃ እንስጥዎት?
የ- የ- ወደ የባህር ወደ ውጭ ነው።
እሺ ወዴት ሀገር?
ሳኡዲ ሳውዲ?
እ፣ እሺ ሳውዲ በምን ቪዛ ነው መሄድ የፈለጉት?
በሄሊኮፕተር
ምን አሉኝ ደንበኛችን?
በሄሊኮፕተር
በምን?
በአየር።
ሄሎ
ሄሎ በስራ ነው ያሉት?
አዎ፣ ኋላ ኋላ በስራ?
ነው የሚመስለው። ኋላ እሺ በስራ ከሆነ መጀመሪያ ከዛ ሀገር ከሚገኝ ቀጣሪ የስራ የቅጥር ደብዳቤ ወይ ስራ ማግኘት ይኖርቦታል።
እሺ በቃ ትምህርትም ጨርሻለሁ ብዬ ነው።
ምን አሉኝ ደንበኛችን?
እሺ በቃ ቻው ብዬ
ሄሎ